ጤና ይስጥልኝ ቻፓ።
አብሮ ይስጥልኝ።
አቤት ምን እንርዳዎት?
ብር በኩፖን ID ተልኮልኝ ነበረ። በለዚህ
በምን ID?
two X ላይ እንትን ብዬ
OK two X ከሆነ በቻፓ ነው።
አዎ
ቻፓ two X ላይ እኮ የለም አሁን።
የለም ማለት ማለት በእነዚህ Withdraw request ያደረኩት እሺ
በእንትን ነበር deposit በሚል ምርጫ ነበር እዛው።
OK two X ነው ያዋሯቸው። እሺ አሁን currently ቻፓ two X ላይ የለም option ኑ።
ነው እሺ እሺ
አመሰግናለሁ።
እናመሰግናለን።